Hello. Hello. Hello. Hello. Hello.
Hello
referral code ኡን ነው አይደል? ቴሌግራም ልኬዋለሁ።
ልኬዋለሁ።
referral code ኡን ነው አይደል?
ቴሌግራም በዚህ ነው የላኩት።
አዎ፣ በቴሌግራም ነው የላኩት። referral code ኡ ማለት ነው። አሁን እንትን block ሆኖብኝ ነው እንትኑ account።
እሺ አንድ ጊዜ ሌሎት referral code ኡን ለምንድን ነው የላኩልን?
አዎ፣ አዎ፣ ጥያቄዎት ምንድን ነው? ደንበኛችን
አዎ፣ አዎ፣ ደንበኛ ነኝ። የሁሉ ስፖርት ጥያቄዎት ምንድን ነው?
block ሆኖ ነው እንትኑ account ኡ
እኮ block ከሆነ wallet ኦትና ፎቶ አንስተው የሚልኩት
wallet ኡንና wallet ኦትን block የሆነበትን part ነው አ፣ ፎቶ አንስተው የሚልኩት ሪፈራል ኮድ አይደለም።
እሺ፣ እሺ፣ እሺ።